ዕለቱ በታሪክ ውስጥ መስከረም 23 1928 ዓመተ ምህረት ዛሬ ልክ የዛሬ 82 ዓመት ፋሽስት ጣሊያን ኢትዮጵያን ወረረች። ከሰባት ወራት ውጊያ በኋላ የጠላት ጦር አዲስ አበባን ያዘና የዱር የገደል ፍልሚያው ለመጪዎቹ አራት ዓመታት ተኩል ያህል ቀጠለ። በዚህ የያኔው የመንግስታት ህብረት ወይም League of Nations አባላት በነበሩ ሁለት ሀገሮች መካከል በተካሄደ ውጊያ ከኢትዮጵያ 275 ሺህ በላይ ተዋጊዎች ተገድለዋል። ከግማሽ ሚሊዮን በላይ ጦረኞች ቆስለዋል። በቤኒቶ ሙሶሊኒ የተመራው የጣሊያን ጦር በዚህ በሁለተኛው የኢትዮ-ጣሊያን ጦርነት ፈጽሟል የተባለው የጦር ወንጀል በሲቪሎች ላይ የተፈጸመ ጥቃትና በሰብዕና ላይ የተፈጸመ ወንጀል ከወቅቱ የኢትዮጵያ ሕዝብ ሰባት ከመቶ ላይ ጉዳት ደርሷል። ከወራሪው የጣሊያን ጦር ወገን 208 ሺህ ወታደር ሙትና ቁስለኛ ሆኗል። ሚያዝያ 27 1933 ዓመተ ምህረት ቀዳማዊ ኃይለ ሥላሴ በድል አዲስ አበባ ገቡና የነጻነት ቀን ሆኖ እስከ ዛሬ ይከበራል። የድልም ቀን የሚሉት አሉ። Be away.